ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ከትላንትና ወዲያ ነበረ ተጫውቼ ሰባ አምስት ብር ቦነስ ብሎ ከሰጠኝም በኋላ እዛ balance የሚለው እንትን ላይ ዜሮ ነው ያስቀመጠው።
ቦነስ የሚለው ላይ ነው የቦነስ ብር የሚቀመጠው።
አአ ቦነስ የሚለው ላይ ነው የቦነስ ብር የሚቀመጠው፣ balance ላይ አይደለም።
ታዲያ ምስሉ እንትኑ ላይ ባ- balance ላይ እዛ እንትን ላይ አያስቀም- ቦነስ የሚለው ላይ አላስቀምጥም።
የለም?
የለም።
እሺ፣ የ ticket win ቁጥር ብሎ- ንገረን።
okay።
ይዘው ይደውሉ።
እሺ፣ እሺ፣ በቃ እሺ፣ እሺ